ሄሎ ሰላም ጤና ይስጥልኝ በሽት ቤት ሄሎ ሄሎ
ሰላም ጤና ይስጥልኝ በሽት ቤት
ወይ እናት አስገባላለሁ እንትን ቼክ አግላለሁ ብለሽኝ እስካሁን እኮ ምንም አልገባም።
ሚኪ ነህ?
አስሳ ጀምሮ አዎ ይኸውልህ የቤት ቤት ሂስትሪህን ቼክ አድርገህ ስክሪንሾት አድርገህ እ?
ልክልኝ ተብለሃል እኮ እኮ ስክሪንሹት አድርጌ ልክ ያለው ስንቴ አራት ቤት ነው አምስት ልክ አካውንት ያለው ሂስትሪ ቆይ አዳምጠኝ አንዴ እ?
የቤት ቤት አካውንት ሂስትሪህን ነው የምትልክልን
ሂስትሪን አለቀ፣ ይሄንን አለ አሁን የምትልከውን አይደለም እ የቤስት ቤት አካውንት ሂስትሪህን ነው
ማለቴ እሱ ላይማ እኮ አልገባም ማለትም ዊን አድርጌ ያለው ግን እሱም ብቻ እንትን አላለም።
ልክልኝ ለኛ በሱ ሰዓት የነበሩት ያሉ ይሄ በስ- አሉ።
በሰዓት የነበረበትን ስክሪንሻት ብቻ ነው የምትልክልን። እሺ ግን እኮ እዛ ጋር አልጻፈም።
አባቴ እሱም ብቻ screenshot ኡን ብቻ ልክልኝ ለኛ።
እሺ screenshot አድርጌ አዎ እሺ